Hope Entertainment.
ቀን ሲያልፍ አመረረች በቃት መጣም አልቆባታል የፍቅሬ ጣም ከእንግዲህ እኔም ልተው ከተወችኝ ፍቅሬን ትታ ከረሳችኝ በአደባባይ ቆሜ ስለምናት ማሰብ ከብዶኝ እሷን ማጣት ጭላንጭል ተስፋ እንኳ በእሷ ጉዳይ የሚያሳየኝ በር በላይ ቻው ቻው ቻው ትልና ተሰናብታኝ ሄዳ ደሞ ትመጣለች ጋረን ያልችል ብላኝ ቻው ቻው ትልና በቃኝ በቃኝ ደሞ ትመጣለች አይን ላፈር ብላኝ ኧረ ጉድ ናት ሱሪ ከእግሯ ስርስር ከደጃፏ አይደለችም ልክ እንዳፏ ስትመጣ ተቀባይ ሸኝ ስትሄድ ሆና ልቤ አሽከር መንገድ ምን እንደሚያለያየን አላውቅም ስትመጣም አልጠይቃትም መውደድ አስሮ ገዝቶ ለጉሞኛል እንደ ጉዛ አስቀምጦኛል ቻው ቻው ቻው ትልና ተሰናብታኝ ሄዳ ደሞ ትመጣለች ጋረን ያልችል ብላኝ ቻው ቻው ትልና በቃኝ በቃኝ ደሞ ትመጣለች አይን ላፈር ብላኝ ኧረ ጉድ ናት ልቤን በእጁ ፍቅር እየዘወረው ትንፋሽ ውስጤን እያጠረው እኔ እያልኩ ለሰዎች አሸማቅሉኝ እሷ እያለችው ይገላግሉኝ ከዚህ ኋላ ብዬ ተገዝቼ ስትርካይኔ ስንት ዝቼ ገብቷት ማጠፊያ መዘርጊያው ልቤ አሉል በሷ እንዳሳቤ ጎራ እያለች ስዘጋጅ እንዳለምድ ሌላ ወዳጅ ሐሳቤን ስትሄድ አስታኝ ወይ ትታተወኝ ረስታኝ ዳኙኝ አዋዩኝ ባካችሁ የምታውቁ አፍቅራችሁ እሷ ብልጥ የቆቅ ዘመድ እኔ ያለኝ አንድ መውደድ ቻል ቻል ቻል አድርጌው እንጂ ማጣ ሰው አስረጅ ቻው ቻው ብሎ የሄደ ሰው መመለሱ ቻው ቻው ቻው ትናንትና